Hello.
ነው
አልመለስም አልመለስም። ወሬ ያው የደወለ ልጁ ነው ምን አልከኝ?
ያው ያው የደወለ ልጁ ነው። ብር ወደዛ ወደ አካውንት ላይ አልመለስም።
ይቅርታ እኔን አይደለም ያናገርከው። ምን ነበር?
በዚህ አካውንት ላይ ማታ ብር ላከ።
እሺ ከዛ አልገባም። እሷ ብዙ ወራ የኛ የተላከ ቦታ አይገባም።
አዎ ፕሮሰስ ላይ ስለሆነ ነው። እሺ ይገባልሃል፣ ትንሽ ጠብቀው።
እ ወደ አካውንት ላይ መጫወታ ላይ ነው መለስ
ሄሎ ለጫወታ አይ ላይ ወደ ነው።
ጨዋታ አይደለም የሚገባው፣ ፕሮሰስ ላይ ስለሆነ ወደ ላክበት አካውንት ነው የሚገባልህ። እሺ እሺ፣ እሺ፣ መልካም